ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎ?
ከአካውንቴ ሺ ከምናምን ብር ጠፍቶብኛል። ትናንትና ሁለት ሺ ብር ነበርና አሁን ዛሬ ስከፍተው አንድ ሺ ብር ነው ያለው።
እሺ ከ transaction history ላይ እንዴት ምንም withdraw ሳያደርጉ ነው?
እየሞከርኩ ነበር ወደ ካቻም ወደ CBE ብር ወደ ሁለቱም አላለፈም እና ግን ከእንትን ተቆርጧል። ከሁሉ ስፖርት ግን ተቆርጧል።
ተቆርጧል። አዎ እሺ ከ transaction history ላይ ምልክ- ምልክት አድርገው የትኛው እንደሆነ screenshot አድርገው በቴሌግራም ይላኩልን።
እንት- አልገባኝም።
more የምትል አለች ይገባሉ አዎ፣ more፣ ስፖርት አካውንቶ ላይ አዎ።
ከዛ more የምትለውን ሲነኩ transaction history ይመጣል። withdraw ያደረጉት ይመጣል። ሲሞክሩ successful ሆኖ ከሆነም የትኛው አዎ።
እንደሆነ ምልክት አድርገው screenshot አድርገው በቴሌግራም ይላኩልን ወደኛ።
እሺ እሺ እሺ መልካም